የእግዚአብሔር ፈቃዱ አባ ለዚህ ካበቃችን ሙሽሪት ሙሽራው አባ እንኳን ደስ ያላችን የእግዚአብሔር ፈቃዱ አባ ለዚህ ካበቃችን የአብርሃም የሳራ አባ ትዳር ያርግላችሁ ሙሽራዬ ሙሽራዬ የወይን አበባዬ ሙሽራው ሙሽራው ወጣቷ አበባ እንኳን ደስ ያላችሁ እንኳን ደስ ያላችሁ መልካሙን ጋብቻ በመፈጸማችሁ ትዳራችሁ ይኑር እስከ ዘላለም እንደ ማቱሳላ እንደ አብርሃም በሰማይ በምድር ከፍ ያርገው እግዚአብሔር እንደ አብርሃም ባርከው የሙሽራውን ዘር በሰማይ በምድር ከፍ ያርገው እግዚአብሔር እንደ ሳራ ባርከው የሙሽሪትን ዘር ሰላም ጤና ፍቅር ጸጋ በረከት አምላክ ይሙላበት፣ አምላክ ይሙላበት። ሰላም ጤና ፍቅር ጸጋ በረከት አምላክ ይሙላበት በሙሽሮች ቤት ሰላም ሳይርቃችሁ ደስታ ሳይርቃችሁ የአምላክ ፍቃድ ሆኖ ለዚህ አበቃችሁ። በአንድ ቤት ስትኖሩ ትዳር መስርታችሁ በማያልቀው ጸጋ ፍቅርን ያልብሳችሁ በማያልቀው ጸጋ ሰላም ያውርሳችሁ ከፍቅር መዳፉ ከቅፏ ያብታችሁ ሙሽራዬ ሙሽራዬ የወይን አበባዬ ሙሽራው ሙሽራው ወጣቷ አበባ ይላታል ልጅ ሲዳር የላት የሙሽሪት መዳር የሙሽራው ማግባት